ሄሎ ጤና ይስጥልኝ ቤት ረዴት ነኝ።
ሄሎ ሄሎ ሰላም ነው?
አለው እግዚአብሔር ይመስገን።
እሺ ምን ነበር አንደኛ ዲፖዚት አድርጌ አልገባልኝም እስካሁን
እ፣ ስንት ብር ነው?
መቶ አስር ብር
እሺ ትልክልናለህ?
ልክ ያለው እኮ ስንቴ ልላከ ይዳ- ቆይ ቆይ ቆይ ቆይ እያሉ ከላ- ይቆያሉ።
ከላ- ከላከው ይገባል በእርግጠኝነት።
ስንት ሰዓት ያው አሁን አለፋ እኮ አስራ ሁለት ሰዓት ከጀመረ ምን ይሰራልኝ? እ?
ሄሎ አቤት አቤት ወይ ወንድሜ፣
እና ምን ላድርግ? ስንቴ እኮ ተናግሬ እስካሁን አልተላክም እኮ እሺ አልገባም።
አሁን ይገ- ይገባል። ትንሽ ብቻ ጠብቀን እሺ።
እሺ ያው አስራ ሁለት ሰዓት ጀመረ። እሱ እኮ ነው ችግሩ።
እሺ ትንሽ ታገሰን አባ